ሲያይሽ ያንቺ ተመልካች ነበር ውበት ቆንጆ ማን ነበር ያላንቺ በውበት ቆንጅና ማን ነበር ያላንቺ ስራ ፈቶ ሲያይሽ ያንቺ ተመልካች በውበት ቆንጅና ማን ነበር ያላንቺ በውበት ቆንጅና ማን ነበር ያላንቺ ጊዜው ሲለዋወጥ ሁሉም ጥሎ ሸሸ። እንኳን ቢመስለው ጉንጭሽማ ሸሸ። ስንቱን ነበር ያንቺ ፍቅር ያሳበደው ውበት ቁንጅናሽን ዛሬ ምን ወሰደው? ስራ ፈቶ ሲያይሽ ያንቺ ተመልካች ውበት ቆንጅና ማን ነበር ያላንቺ በውበት ቆንጅና ማን ነበር ያላንቺ ስራ ፈቶ ሲያይሽ ያንቺ ተመልካች ውበት ቆንጅና ማን ነበር ያላንቺ በውበት ቆንጅና ማን ነበር ያላንቺ ብቅ የጨረቃ ብቅ ስትደንቅሽ እንዴ አልነበረም ያንቺ አፈጣጠርሽ። እስኪ ልጠይቅሽ ባፌ ተናግሬ የነበረሽ ውበት ደረሰ ዛሬ ስራ ፈቶ ሲያይሽ ያንቺ ተመልካች ውበት ቆንጅና ማን ነበር ያላንቺ በውበት ቆንጅና ማን ነበር ያላንቺ ስራ ፈቶ ሲያይሽ ያንቺ ተመልካች በውበት ቆንጅና ማን ነበር ያላንቺ በውበት ቆንጅና ማን ነበር ያላንቺ አሳምራ መልበስ ጸጉሯ በጣጠረሽ አረማመድና ግሩም ለዛ ፍቅርሽ እስቲ ልጠይቅሽ ባፌ ተናግሬ የነበረሽ ውበት ደረሰ ዛሬ ስራ ፈቶ ሲያይሽ ያንቺ ተመልካች